ጤና ይስጥልኝ እኮ የምረዳው
የአሪፍ ፔይ ነው።
አሁን ልክ ነው።
ለማሆነ በቀን free የሆነ ያለ transaction የምሰራበት ሰዓት አለ።
እሺ እንደ ቻፓ አይነት አለ። የአሪፍ ፔይ አሪፍ ፔይ አዎ።
ስንት ሰዓት ላይ ነው?
ምን አሉኝ ደንበኛችን?
ቀን ያለ transaction fee ሳይቆርጥበት የምሰራበት ሰዓት የለም። ቀን እሺ።
አንድ
አሀ transaction fee
ሳይቆርጥ አዎ።
የማይቆረጥበት ሰዓት አሁን የቻፓ ከሌሊት አስራ አንድ ሰዓት እስከ አስራ ሁለት ሰዓት መሰለኝ።
እም፣ እሺ ደንበኛችን አንድ ጊዜ check ላድርግሎት መስመር ላይ ጠብቁኝ።
እሺ እሺ።
ደንበኛችን ይቅርታ መስመር ላይ ስላስቆየሁት።
አይ ችግር የለውም።
እሺ አ- እኛ ጋር በሱ አይነት እ፣ አሰራር አልጀመርንም እስካሁን።
አሁን የለም።
አዎ እሺ እሺ። thank you ለሆነ እሺ ሌላ ምረዳት ነገር አለ?
ሌላ የለም።
ስለደወሉ እናመሰግናለን። አገልግሎት ላይ ያለዎትን ሀሳብ አስተያየት ከሚሰሙ ድምጽ በኋላ አስቀምጡ። መልካም ቀን።